አይ ዛሬም ጀመረ።
ሰላም ጤና ይስጥልኝ።
ሽቶ
ወይ ስልክ ይዤ ነው ስትገባ እያየሁት ነው።
እሺ፣ እንዴት ነው እንትኑ የቅድሙ ችግር?
ስልክ አይ- ስልክ አይደወልም። የቅድሙ ችግር ተፈቷል። አሁን አንተን እንደዘጋሁኝ refresh አድርጌ ነው ወዲያው ማስቀምጠው። ለምን እ እንዳይ እንትን እንደ refresh ሲደረግ የተሻለ ሆኖ ይሆናል። አሁን አንተ እንደዘጋሁኝ እ ወዲያው refresh አደርገዋለሁ። ከዛ ምንም ሆል ምናምን አይ ኦ- okay። ግን እስኪ አሁን refresh ሳታደርጊው እንትን በይ ተጠቀሚና ችግር ካለው ድጋሚ እደውልለታለሁ።
ስማ ግን ጥሩ የለም። ዘጠና አንድ አስራ አምስት
አዎ ምናልባት ያው
ስላልሰራላችሁ ትናንትም ትናንትም አንተ ስልክህን ዘግተህ ጠፋህ። ቁራስ
አንተና ተይው ብቻ ግን እሺ፣ እነግርሻለሁ።
ምን አባ
በቃ እነግርሻለሁ ብቻ።
እሺ አዎ